ሄሎ
ሄሎ አቤት ጤና ይስጥልኝ
ስላመሸሽ ድምፅ ማስመሪያ አሬንጁ ጠፋብኝ። እንዴት ጋር ገቢ ሞቴሪያ ነበርኩ።
ዘጠኝ ዘጠና አራት ላይ እስቲ ሞክሩ የድምፅ መ- ይሄ ጥሪ አይደል
ባስቸገሪና እንዴት ነው ምኑን አ- ያስቸገረ ምንድን ነው ያስቸገረ
መረጃ መረጃ ነው የፈለኩ ወይ paid ማድረግ ወይም መረጃ ነው የፈለኩ ድምፅ ማሳመሪያ ማለት ነው።
ዘጠኝ ዘጠና አራት ላይ ይደውሉ
ከዛ በኋላ እንዴት ጋር
ይደውሉና ይጠይቋቸው
ሲደጋገም እንዳይዘጉብኝ ማለት ነው። እየተዘጋ ነው ምናምን ስለኝ information አይደረሰኝ remote አዎ፣ remote ደውሎ- ደ- ደውለው ይጠይቋቸው እነሱ
እርግጠኛ መረጃ እንደ- እንዳገኝ ፈልጌ ነው። ዘጠኝ ዘጠና አራት እኮ አዎ ይሄ የእሱ መረጃ አይደለም እና
እ፣ ዘጠኝ ዘጠና አራት ይደውሉ
እሺ፣ እሺ አመሰግናለሁ።
አሜን